ሄሎ ሄሎ ሄሎ ደሞዝ አይደለም ምንድን ነው? አትሙት ሄሎ
ደሞዝ ለመስፍን ነኝ። አና
ሄሎ
ሄሎ አቤት እ ማግኛለሁ ወይ ስልካቸውን እምቢ አለ።
አገናኝሽ እሺ
ሄሎ ሄሎ ሄሎ አቤት
ሄሎ ማያ ጁስ ነው ገርጂ branch?
አዎ
እሺ ከ BeU delivery ነበር የምደውለው። order check እንድታረጊ ይፈልግ ነበር።
እ
ከ BeU delivery ነበር የምደውለው። order check እንድታረጊልኝ ፈልጌ ነበር።
እኮ አልመጣም እኮ እንትን ደውል።
በ order number ሰማንያ ሰባት አስራ ስምንት አይ በ- fasting አ- አ- check እና አልታዘዘም fasting mixed check
አልታዘዘም።
አንቺ ነሽ order የምትበዩ?
አዎ
እሺ እሺ በቃ እሺ።
ሄሎ
ሄሎ መልሼ አቤት፣ አቤት።
እደውልልሃለሁ ደሞዝ መልሼ እሺ፣ እሺ።
እደውልልሃለሁ።
እሺ